ሄሎ ሁሉ ስፖርት ነው። ባኮ የሚለርዳው እንዴት ነህ? ሰላም ነው።
እግዚአብሔር ይመስገን።
ቴሌግራም ላይ አስቀምጬላቸው ነበረ። አንድ ሳምንት ከእናንተ አውጥቼ ወደ ስልኬ ልኬ ብር አልገባልኝም።
ስሞቱ ማልበል ስሚ ቶማስ ቶማስ ባዴሳ ዳና ቶማስ ኬ ነው ቶማስ ቶማስ የቴሌግራም ስሞት።
ቴሌግራም ስሜ አበበ ነው። አበበ ጸጋዬ ጫማ።
እሺ፣ በስልክ ይንገሩኝ ደንበኛችን።
እሺ፣ ስልኩን ልንገርሽ አዎ፣ የተላከበት የቴሌግራም አዎ፣ የተገ ዜሮ ዘጠኝ እሺ፣ አስራ አምስት ስልሳ ሰባት ይሄ ነው አሁን እየተደወለው ስልሳ ሰባት ሀምሳ ስምንት ሰማንያ ስድስት እስቲ እዚህ ላይ በጣም ቆይ save ላድርገውና ከእንደ አዲስ
ይሄ አይደለም፣ በዚህ አይደለም የተላከው ሁሉ ቴሌግራም ስፖርት ላይ?
ያለው ይሄ አይደለም። አይ ቴሌግራም ይሄ ነው።
ይሄ ነው።
አዎ አዎ
እዛ ላይ እኮ ጥያቄ ይጠይቀኑታል ግን አልመልሱልንም።
ምን ጠየቅ? ምንም የጠየቀልኝ ነገር የለም። የትኛው ገብተህ ገብተህ ይዩት ቴሌግራም ላይ ይጣፍንልዎት።
አሁን okay የተጻፈ ነገር አለ?
አዎ እሺ እሺ እሺ እሺ እሺ ቴንክ ዩ